ሄሎ
ሄሎ አቤት
ጧሮ
ተቆረጠ። አዎ ስምህን ንገረኝ እስኪ።
ገበያው አዳሙ
ዜሮ ዘጠኝ ስልክህን
አስር
እህ
አርባ ዘጠኝ
እህ
አስራ ሶስት
እሺ
ዜሮ ሁለት
የት ነበር?
ምዕራብ ጎጃም ሰከላ ወረዳ ግሽ አባይ
እሺ እሺ እ ጉዳዩን ነው የሚመለከተው አካል አሳልፋለሁ። አመሰግናለሁ። ማን ጊዜ ይሆንልህ።
እሺ አመሰግናለሁ።